ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልኝ። ስፖርት ነው። ምን ልርዳው?
አረ ሁሉ ስፖርት ኢንሹራንስ አይሰራም። ምንድን ነው ብር ትራንስፈር ለማድረግ ከየት ወዴት?
ዲፖዝ ለማድረግ ዲፖዚት ለማድረግ ነው።
አዎ።
እሺ፣ ስልኮትን በዚህ ስልክ ነው
አዎ፣ አይ አስራ አንድ አስራ አንድ ሀያ ስድስት ዜሮ ዘጠኝ አስር ነው እዚህ ጋ ያለው።
ኦኬ እሺ። በዚህ መች ይቻላል፣ ግን ስገባ ቴሌብር ለነገሩ የሚለው ስለምንደውል ችግር የለውም። የእርሶ ስልክ ነው ይሄ?
አዎ አዎ እሺ፣ ደውለን እ፣ እንትን ሌላ አማራጭ ስናገኝ እ፣ በዝ- በ transfer እንዲያደርጉ እናደርጋለን። ለጊዜው እ፣ ይሄ cash ብቻ ነው ያለው።
ኮ ቴሌፋሽ ደግሞ አልጠቀምም ቴሌብር ነበር የምጠቀመው።
አዎ፣ እሺ። ስለዚህ ሌላ አማራጭ እንፈልግና እንደውሎታለን።
እሺ እሺ።
እሺ